የለም ሰላም ጤና ይስጥልኝ ወይዘሮ መታሰቢያ ከ summer camp program የ summer camp program ለልጆች የሚል ትምህርታዊ የ summer camp ተመዝግበው ነበረ ፌስቡክ ላይ
አዎ ጠይቄ ነበረ። አዎ
ጥያቄ ያለት ወይስ መረጃ ልጆች?
እስቲ ማብራሪያ ብትሰጪኝ ጠይቄ።
እሺ እኛ STEM Africa እንባላለን። STEM for Kids for Africans እና ኢትዮጵያውያን እ የአፍ- የአሜሪካን franchise business ነው የአሜሪካን branch ነው እዚህ ያለው እና አሁን እየሰጠን ያለ ነው እና after school program ኦች ነበሩ። አሁን summer ላይ ግን ለልጆች ሁሉም ተደራሽ ለማድረግ የሰ- የ programming ኮርስ እና ሮቦቲክስ ኮርሶችን እየሰጠን ያለ ነው።
እሺ
July first ይጀምርና እስከ July next ድረስ ይቆያል። የ first season ኣችን ሁለተኛው season ደግሞ ከ July 29 እስከ August 23 ድረስ ይቆያል። ስለዚህ ያለን ኮርሶች ያቸው ኮርሶች ከ programming one ጀምሮ አራት ዓመት መቀበል ከሚችለው የ programming coding ጀምሮ እስከ Python፣ Raspberry Pi AI ድረስ ኮርሶችን እንሰጣለን። half day እና full day የሚባል session አለ። እና in the morning የምንሰጠው STEM for Kids ኢትዮጵያ የሚሰጣቸውን ኮርሶች ነው in the morning የምንሰጠው። in the afternoon ደግሞ music፣ art እና ቴኳንዶ እንሰጣለን። እርስዎ የሚመቹት loc- location ላይ ሆነው እ፣ ልጆችን ማስተማር ይችላሉ ማለት ነው። ያለን location ሰሚት፣ ብስራተ ገብርኤል፣ ጀርመን እና ቦሌ ላይ እንገኛለን። የት ይቀርቦታል ወይዘሮ መታሰቢያ?
ቦሌ ይቀርበኛል።
ቦሌ Pilot Association ላይ አለ። ቦታ እየሞላ ስለሆነ ሊሆን ቢመዘገቡ this week ነው።
በቃ ጥሩ እሺ።
ሌላ ጥያቄ አለት ወይስ እንመዝግቦት?
አራት ዓመት ጀምሮ ነው አይደል?
ከአራት ዓመት ጀምሮ እስከ አስራ ሰባት ዓመት ድረስ እንቀበላለን።
አዎ፣ የእኔ ስድስት ዓመት ተኩል ናት እና ተኩል ነበረ ጥያቄ ነበረኝ።
okay ምን ነበረ እድሜ? okay አዎ እንቀበላለን።
ለሶስት ዓመት ለሶስት ዓመት ተኩል ተኩል ነው ያሉት?
አዎ፣ ሶስት ዓመት ተኩል okay ሶስት ዓመት ተኩል እንኳን አራት ዓመት ሲሞላት ይዘዋልን ይምጡ። ከአራት ዓመት ጀምሮ ነው ምንቀበለው።
በጣም ጥሩ እሺ። ጠይቀው ይዘው።
እሺ እሺ ወይዘሮ መታሰቢያ እሺ።
አመሰግናለሁ።
እኔም በጣም አመሰግናለሁ። መልካም ቀን ይሁንልህ። እሺ bye